hello hello፣ ጤና ይስጥልን ቺፕቺፕ።
እንትን አዘን ነበረ ለ- የበዓል ጥቅል አዘን ነበር እና ግን like እስካሁን ድረስ ማንም አልደወለልንም።
በዚህ ስልክ ነው order ያደረጉት ማሂ በሚለው እኔ አይ እኔ group ውስጥ ገብቼ ነው።
ማን በሊዲያ ነው?
ሊ- አ- አዎ እና ያው ለበዓል ስለሆነ ያዘዝነው like እንትኑን ሳየው ደግሞ estimate ኡን ሳየው ደግሞ ለሰኞ ምናምን ነው የሚለው estimation ኡ።
አዎ accept አልተባለም። አስቤዛ ነበር አይደለ?
አዎ
እ፣ ትናንትና ነው order መች ነበር order ያደረጉት?
ጠዋት ጠዋት ዛሬ አዎ አዎ፣ ዛሬ order ካደረጉ ያው ለሰኞ ነው የሚሆነው። ትናንት እንዴ ነበር ነው በዓል ማድረግ እኮ።
የነበረቡት።
ውይ፣ እኮ ታዲያ ለበዓል ነው እኛ እንትን ያደረግነው።
እኮ ምንድን ነው ምንድነው አሁን እ፣ ዛሬ order ካደረጉ ለነገ ነው። ከዚህ በፊት order አድርገው ከሆነ ቺፕቺፕ ላይ ሁሌም ቢሆን እንደዚህ ነው አሰራራችን።
እኮ እዛ ጋር ደግሞ ጥቅል ብላችሁ ለበዓል እኮ የተዘጋጀ ነገር ነዋ። ታዲያ like ይህን እኮ ማሳወቅ ነው አይደለ እንዴ? መጀመሪያ ስናዝ እኮ እንደዛ የሚል ነገር የለም። እኔም ሳዝ እንደዛ የሚል ነገር የለም። order ያድርጉ ሰው ይሙላ የሚል ነገር ነው ያለው። like ሰው ሞላ እንትን አለን። like አሁን ታዲያ ምንድነው ማድረግ ያለብን cancel ለማድረግ?
አሁን ይሄ ወይ refund እናድርግሎት ብሩ
እኮ በቃ refund አድርጉልን እና
በቃ refund እናደርጋለን። እሺ እናመሰግናለን። መልካም ቀን